hello አቤት ሄሎ አቤት hello አሁን ሰጡ?
አቤት PDF?
አልሰጡኝም አልሰጡኝም እሺ አቅርብልኝ።
እሺ አንዴ ይቅርታ
ወይ ቻርጅ እሺ። አንድ- አንዳቸው
ሄሎ
ሄሎ እኮ እስቲ ቆይ አናግራት ያለው ደቂቃ ትንሽ ሁለት ደቂቃ ነው ሄሎ
ሄሎ ሄሎ ጤና ሄሎ ሄሎ ይስጥልኝ ፒዜሪያ ነው።
ተነስተኛ ያው እናቴ እሺ አዎ ከዚህ የታሸገ ነው።
ነበር አዎ ነግሮኛል። ይኸው የታሸገ የታሸገ ነው?
አዎ ይኸው እሺ ተሸጠ።
ቶሎ ስጡት። እሺ እሱም ሰዓት እያየሁ ነው።
እየሄደብን ነው። እሺ
ሄሎ ሄሎ
ሄሎ አቤት አቤት ወይ እያሸግን ነው ብለውኛል። እሺ እሺ
እሺ